ጤና ይስጥልኝ።
ሄሎ ጤና ይስጥልኝ። ደመኛች አብሮ ስጥል አብሮ ስጥል።
ቢጃ ኢትዮጵያ ነው የምደውለው። አሁን ደውለውልን ነበር።
እሺ እ፣ የቤቶች ስም ማን ያለኝ? አዲስ ሰፈር ነው ያለኝ።
አ አዲስ አበባ ግሮሰሪ
እሺ እ፣ መቼ ነበረ እቃ ግዙ የተባሉት?
እ፣ እቃ ግዙ የተባሉ እ፣ ለትናንትና ነው። ግን የተበላሸ ያመለከትኩት ግን አራት ያቀሩን ነው።
ከሁለት ቀን በፊት ደውለውልን ነበረ እያቀዘቀዝን ድራፍት ማሽኑ ብለው።
አዎ ከሁለት ቀን በፊት ደውዬ ነበር። አዎ ዳቤን ነው አዎ፣ ስለዚህ- የነገርኩት።
አዎ፣ ስለዚህ አሁን የሚያስፈልግ እቃ ስላለ ድጋሚ የጥገና ባለሙያን አይደለ የፈለጉት?
አዎ ገዝቻለሁ እቃው።
እሺ መልሼ ደግሜ ለጥገና ባለሙያዎች አስተላልፍሎታለሁኝ። አሁንም አላቀዘቅዝ ነው ያለው አይደለ? አንድ አይነት ችግር ነው አዎ ያለበት።
አያቀዘቅዝም። አዎ
እሺ አስተላልፋለሁ። ሌላ ምረዳዎት ነገር?
አይ በቃ ይሁን። አዎ
እሺ ስለ ደወሉ እናመሰግናለን። አገልግሎት ያልተሳብና ስታይ እስከሚሰጥ ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ።